ሄሎ ጤና ይስጥልን ቢስሚል
ቤስት ቢት ነበር የደወልኩት።
አዎ ምን ነበር ምን ልርዳክ
ትኬት በአንድ ክለብ ልውስጥ ሆኜ ተመላሽ ኖረዋል።
እስቲ ካሸር ኮድን ንገረኝና ቼክ ላድርግልህ
ትኬቷን ነው ኮዷን ልላክ- ልላክልሽ ትኬቷን ነው ካሸር ኮዱን ስልክህ ላይ ነው አይደል ነው ወይስ አይደለም ከስልክ- እሺ፣ በትኬት- ካሸር ኮድን በትኬት።
ንገረኝ ከታች ያለችዋ አታሻለችው ነው አስራ ሶስት እሺ
አርባ አንድ እህ
ሰማንያ ስድስት ሰማንያ አንድ
እሺ ይሄ ቦነስ አያስገኝም እሺ odd ኡ ከሀያ በታች ስለሆነ
እሺ አ- አንድ ጨዋታ ወጥቶብህ odd ኡ ከሀያ በላይ ሲሆን ነው ቦነስ የሚኖርክ እሺ ወንድሜ እሺ እሺ መልካም ቀን